ኔስሌ መለስ አዘዝ ቴሌቪዥን
ኮይን አሸንፌ ነበር እና እንዴት ነው እንትን ማለት ነው?
ኮይን ማለት ጥያቄና መልስ መመለሻ ነው። ትኬት ድሎትን መሞከሪያ ነው።
እ?
ኮይን ጥያቄና መልስ መመለሻ፣ ትኬት ድሎትን መሞከሪያ።
እኮ እንዴት ነው ማግኘት የምችለው? ከዚህ በፊት ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ። ከዛ ሰባት ቁጥር ተጭነው አማርኛ ያርጉ። ሶስት ቁጥር ለመጫወት የሚለውን ሲነኩ ጥያቄና መልስና እድሉን ይሞክሩ የሚላለ ጥያቄና መልስ በኮይን የእድል ጨዋታ በትኬት ነው የሚጠቀሙት።
እሺ፣ አመሰግናለሁ።